ሌንሳ አባ
hello አቤት፣ ምን እንርዳዎት?
ከቴሌብር ወደ ቻፓ ብር አስተላልፍትናል።
እሺ፣
ከቴሌብር ቆርጧል። ከዛ ቻፓ ላይ ግን አልገባም።
እሺ። አሁን በደውልበት ስልክ ቁጥር ነው።
አይ ዜሮ ዘጠኝ ሀያ ሁለት እሺ፣ አሁን ደውለውልኝ ነበረ።
አዎ ደውዬልሽ እንትን ነበረ አዎ፣ ላሊቤት አይደለ?
እ፣ ስጠይቃቸው ማለት ነው እዛ እሺ፣ confirm message ይልኩልሃል፣ እሱ ሲልኩልህ ወደኛ ላክልን ምናምን አለ እሺ። ቆይ ስልክ ቁጥር ልስጦትና ማለት ነው።
እ፣ ስልክ ቁጥሩ ላይ እንትን ያድርጉልኝ እ፣ ስልክ- የኔ የኛ የ Chapa ስልክ ቁጥር ላክላችሁና ቴሌግራም ላይ hi ብላችሁ ላኩልኝ።
እሺ ንገሪኝ። ስልክ ዜሮ ዘጠኝ ስልሳ
እ፣ ዜሮ ዘጠኝ ስልሳ
ስልሳ
አዎ እሺ ሰባ ሁለት
ሰባ ሁለት አርባ ሁለት
ሰባ ሁለት አርባ ሁለት ሰባ ሁለት
ድጋሚ አዎ
እሺ አይ ብዬ ልላክ